Ik wil sport welkom inderdaad. ሄሎ
አቤት አቤት፣ ጤና ይስጥልን።
ስፖርት ነው የምንረዳዎት?
አሁን ለስፖርት ዲፖዚት እንዳስገባ ነበር። የተለይ ብር ወደ ክሮም ወደ ሁሉ ስፖርት ዲፖዚት ማድረግ ይቻላል አይደለ?
እ?
ያው ከእናንተ ጋር ማለት ነው። ኦንላይን ሊከፍት ብዬ እንትኑ እምባለኝ ለዛ ማለት ብር አስገባ ስለሚለኝ የሚያስገባበት ስለሌለ ከቴሌ ብር ወደ ሁሉ ስፖርት ለማስገባት ቢሞክር እምባለኝ። ምንድን ነው ማድረግ የምችለው?
እሺ ስልክ ስጦትና በዚህ ስልክ deposit ያድርጉ፣ እኛ እናስገባሉታለን።
ማለት በዚህ ስልክ ወደ ከየት ነው deposit ማድረግ የምችለው? ይሄ ስልክ ነው እኔ በደወልኩት በዚህ ስልክ ነው የምጠቀመው እና ሌላዎች ስጦትና
እ በምሰጡት ስልክ deposit ሲያደርጉ እኛ እናደርግልዎታለን።
okay፣ ብሩን ማ- አያ- አልተረዳሁም፣ ይቅርታ ግን
hello
አቤት አቤት
deposit ማድረግ ነው የፈለጉት አይደለ? እኛ አዎ።
የቴሌብር ስልክ ቁጥር እንሰጡታለን።
okay ወደ እኛ deposit ያደርጋሉ። እኛ ደግሞ ወደ account ኦ እናደርግልዎታለን። አሁን እየሰራ ስላልሆነ
okay እሺ በቃ እሺ thank you